ጤና ይስጥልኝ እቴ የጥሪ ማዕከል ምን ልርዳዎት?
ትኬት እንትን ለማለት ነበር።
እሺ ለመቼ ነው ከየት ወዴት?
ከዚህ ወደ ዱባይ።
ወደ ዱባይ አዎ ለመቼ ነው የፈለጉት?
ለሰኞ በሀያ አንድ
መመለሻ ለመቼ?
በሀያ September ሀያ
በምን አየር መንገድ ነው የፈለጉት? ቅናሽ ያለው ምናልባት በኬንያ ኤርዌይስ ነው?